ጤና ይስጥልን። hello ቪዛ ለምነኝ ባኩት። ምን አይነት የጉዞ መረጃ ልስጥዎት?
አብሮ ይስጠን። ቪዛ የምፈልገው ልብስ ም- ሰፊ ም- ምን አሉ ደንበኛችን?
ልብስ ሰፊ ነኝ። ልብስ
ምን አሉ?
ልብስ ሰፊ ልብስ ሰፊ ነኝ እሺ እና በዚህ ሙያ እ፣ ወደ ውጭ ሀገር ካለ ልት- ልታማክረኝ ፈልጌ ነው።
እሺ ደንበኛችን ድምጽዎት ግን በጣም ይርቃል። እ፣ ለስራ ፈለጉበት ሀገር መሄድ ይችላሉ። እ፣ ካናዳም መሄድ ይችላሉ እና በራስዎት